Barka madarda'u?
ሄሎ
ለስፖርት ነው። ባርኮ ምድርዳው
እንትን ለመመዝገብ ነበረ ኮድ ይልካል ይሄ ከዛ ቨርቲፋይ ሳደርጉ አያመጣውም።
ምኑን ነው ማመጣሉት?
ሎግ አያስገባኝም፣ አይመዘግበኝም ነው የምልሽ። ሬጂስተር ላይ ገብቼ እንትን ኮድ ይልክ የለ
እሺ
እዛ ኮዱን ሳስገባው የኮዱን እንትን ይሸፍነዋል፣ አያሳይም እንትኑ ላይ የኮዱ መጻፊያ ነው።
አ
እስቲ ወደ ታች ወደ ላይ እያደረጉ refresh እያደረጉ ይሞክሩት። እሱ አንዳንዴ እንደዛ ይሆናል።
okay እንጂ ከእሱ ጋር የሚስተካከል ነገር የለውም።
ከዚህ ከኛ ጋር የሚስተካከል ነገር የለውም።
እሺ እሺ